Hello ሌላው ጤና ይስጥልኝ።
አብሮ ይስጥልን።
ኬሪድ ፋሽን ነው
ይሆናል ይመስለኛል
እ?
ነው አዎ።
Okay ከ We Plus ነው የደወልኩት እኔ
እ ከ We Plus We Plus Solution company
ውትለሽ እሺ፣ ምንድን ነው ባለፈ app ላይ ተመዝግባችሁ ነበር እና እ፣ አሁን ላይ የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን ልንጠይቅ ነበር የደወልነው።
ምን ተመዝግበ ነበር?
We Plus app ላይ We Plus Solution
እኔ እንደዛ አልተመዘገብም።
Okay አ፣ agent ኦች አልሄዱም።
የምን የምን የምን እንዳልሽው We Plus Solution አንድ ሰው እ፣ በአንድ app ከሀምሳ በላይ service ኦችን ማግኘት ይችላል።
አይ ተሳስተሻ፣ እኔ አልተመዘገብኩም።
Okay እሺ በቃ